ፈጣሪ ተአምሩ ስውርን አብዝቶ አንዳርጎን ነገር ግን ለያይቶ ያንተ ያለህ ብዬ ባያት ባያት ደጋግሜ ባያት አመሳስሎ ሰርቶን ደሞ ይለያት ከእኔ አስመስሎ ደግሞ ይለይሽ ባይሽ ባይሽ ፍጹም የማልጠግብሽ ባላየሁሽ ጊዜ መቼም አይሆንልኝ እኔስ ምን ይሻለኝ አንድ ነን ብዬ ስል አይደለም እያሉ ልቤን ያቆስላሉ። አመሳስሎ ሰጥቶን ረቂቅ እግዚአብሔር ከመልካችን በቀር ዳሩ ግን ግድ የለም ልብ ከገጠመ አንድ ነን ባልመስልም